ሄሎ
አቤት ሰላም ጤና ይስጥልን። ቴሌ ነኝ።
ማን ነው? ጥያቄ ካለዎት በዚህ ደውሉ ይላል።
እሺ ቴሌቪዥን ጌም ነው። ጌሞቹን እ?
ሲጫወቱ ቴሌቪዥን ጌም እ?
ነው። ቴሌቪዥን
ኦኬ እሺ ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት።
አሀ። ጌሞቹስ የት ነው የሚ- የት አሉ?
ስልኮት ላይ ነው። ስልኮት ላይ
እም፣
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
እም፣ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት። እድሎትን አይ- ይሞክሩ እ?
እዛ ላይ እሺ እሺ
ጌሞችን አመስ- አመስ- ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
OK። ግን ጥያቄዎቹን ያው አልመጡልኝም። እንደዛ ሞክሬ እጥፎች ቁጥርን ሲጫኑ ይመጣለታል። ጥያቄና መልስ የሚል አለ።
እ፣ ጥያቄና መልስ ደግሞ መጫወቻ በ coin ነው። coin ለመግዛት ደግሞ ሁለት ቁጥር ላይ አለ።
ኮ- coin ኡ ማግኘት ይቻላል።
እኮ እና አልመጣለት ብሎ ነው።
አዎ ጌሞቹ ምናምን አልመጣልኝ።
ስልኮት smart ከሆነ በድረገጽም ገብቶ መጠቀም ይችላል።
እሺ እሺ
እሺ እሺ፣ አመሰግናለሁ።
እሺ።